በዚችው ሀገር ላይ ስለተለያየን በጣም እኔን አቃጠለኝ ስቃይ ስለተለያየን በጣም እኔን አቃጠለኝ ስቃይ ፍቅር ስለኔ ምን ይላል ልብሽ መንገዱ ርቀት ፍጹም ምንም ሳይወስናት አልማዝ ከሐረር ገስግሳ በልቤ ትመጣለች ሌሊት አልማዝ ከሐረር ገስግሳ በልቤ ትመጣለች ሌሊት ፍቅር ስለኔ ምን ይላል ልብሽ አንቺ ይመስልሻል በእውነት ተረሳው ብለሽ ፍቅር ላንቺ ይመስልሻል በእውነት ተረሳው ብለሽ ለእኔ ካረር አዲስ አበባ በሀሳብ ትታይኛለሽ ለእኔ ካረር አዲስ አበባ በሀሳብ ትታይኛለሽ ፍቅር ስለኔ ምን ይላል ልብሽ እባክሽ እንዳልሞት ፍቅር አንቺን ሳላገኝሽ እኔ በድንገት እንዳልሞት ለአምላክ ጠዋትና ማታ ዘወትር አደርሳለሁ ጸሎት ለአላህ ጠዋትና ማታ ዘወትር አደርሳለሁ ጸሎት ፍቅር ስለኔ ምን ይላል ልብሽ እባክሽ ያለችው ሀረር ላይ እኔ ኑሮ አዲስ አበባን እሷ ያለችው ሀረር ላይ ስለተለያየን በጣም እኔን አቃጠለኝ ስቃይ ስለተለያየን በጣም እኔን አቃጠለኝ ስቃይ ፍቅር ስለኔ ምን ይላልብሽ እባክሽ ፍቅር ስለኔ ምን ይላልብሽ እባክሽ ፍቅር ስለኔ ምን ይላልብሽ እባክሽ